sababta waxa weeye waxani
ጤና ይስጥልን አሪፍ በይ ነው አይደለ? አዎ ድረው የተደረገ ተደረገ የገንሰር ነበረኝ እሺ ዊዝድሮ እና አ እሺ ከዚህ በፊት አመልክቶ ነበር
አይ እ እሺ
በሌላ ምን ያህል ስልክ ብር ከፈት ነው ነበረ? ምን ያህል ብር አ- ነው?
አንድ ሺህ አምስት መቶ አንድ ጊዜ
አንድ ሺህ አምስት መቶ
አዎ፣ እና አንድ መች ሺህ ነበር?
አምስት መቶ አምሳ ትናንት ማታ
አንድ ሺህ አምስት መቶ ሀምሳ በ- በሌላ መች ቁጥር ነበረ ልንገርሽ ቀኑ? ቀኑ መች ነበር?
አ፣ ትናንት ማታ
ሁለቱም
አ፣
እሺ አዎ።
በዚህ በዚህ በሌላ- ስልክ ቁጥር ነው?
አይደለም ልንገርሽ ስልክ ቁጥሩ እሺ
ዜሮ ዘጠኝ ሰላሳ ስድስት
ሰላሳ ስድስት
ሰላሳ ስምንት ሰላሳ ስምንት ዘጠና ስድስት ሰባ ሰባት ዘጠና ስድስት ሰባ ሰባት ሙሉ ስሞትን ይንገሩኝ።
ሙክታር አብዲ ዩሱፍ
ሙክታር አብዲ
ዩሱፍ አዎ
ከየት ነበር withdraw ለማድረግ የሞከሩት ደንበኛችን?
ሳንቲም ላይ ሐሪፍ ፔይ ከሳንቲም ፔ ነው?
ሐሪፍ ስፖርት ነው ሐሪፍ ስፖርት
በሳንቲም ፔ ነው ያደረጉት ደንበኛችን።
አዎ ሳንቲም ፔይ አ፣ በሐሪፍ ፔይ
በአሪፍ ፔ ነው?
አዎ
እሺ የ betting site ኡን ስም ይንገሩኝ።
አ አ፣ betting አዎ betting site መስመር ላይ ያሉ
አዎ አዎ አለሁ የቤቱን የ betting ኡን ስም ይንገሩኝ ደንበኛችን።
እሱ ነዋ ሰባ ሰባት መጨረሻው
የ betting site ኡ ስም
betting site betting የሚጫወቱበት
አዎ እስቲ በቱ ስፖርት
ቱ ኤክስ።
አዎ
እሺ ሐሪፍ ስፖርት ሐሪፍ ሐሪፍ ሐሪፍ ሐሪፍ ስፖርት
እሺ አሪፍ ስፖርት። እሺ ደንበኛችን transaction ኦትን ያሳዩታል አይደል? ሀሪፍ ስፖርት ላይ አንድ ሺ አምስት መቶ እና አንድ ሺ አዎ።
አምስት መቶ ሃምሳ withdraw ማድረጎትን አዎ እሱን screenshot ያነሱትና አሁን አነሳውቶ በምሰጡት- እና
እሺ አሁን በምሰጡት ስልክ ቁጥር ቴሌግራም ላይ ላኩልን።
የትኛው ስልክ የያዙት ል- ልስቶት ስልክ ቁጥር
እሺ ነበር ቆራ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት
ዘጠኝ ቶን ሀየ
ዜሮ አንድ
ኤብርሃል
ሀምሳ አምስት ሸነኮት ዜሮ
ሀየ ዘጠኝ ዘጠና ሁለት
ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት አዎ ከሙሉ በጣም ስሞት ጋር እናመሰግናለን።
አንድ ላይ አድርገው አ ቴሌግራም ላይ እና ቁጥሩ ላኩልን።
እሺ እሺ ደንበኛችን ሌላ መረዳት ነገር ይኖራል?
አሁን ብትላክ ጥሩ ነበር። ይሄ ገንዘብ በጣም ወሳኝ ነበረ።
እሺ ደንበኛችን ቻልን አቅም ቶሎ እናስተካክላለን። ስለደወሉልን እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙ